አቤት ይኸው ሰላም ጤና ይስጥልን። ከችብችብ ነበር የምደውሉት።
እሺ እሺ።
ፓስታ ነበር ያዘዙት አልመጣልዎትም።
ዛሬ ካፌ የነገ ቢመጣልዎት መረከብ ይችላሉ?
እቀበላለሁ። ሌላ እቃ ስላለን ለነገ ይዘጋጅ፣ ሄሎ
ለነገ ይዘጋጅልኝ። ይሰማል? Hello hello
ሄሎ
ሄሎ።
ለነገ ለነገ መረከብ ይችላሉ?
አዎ አዎ፣ እችላለሁ። አዎ እችላለሁ፣
ምን አሉት?
እችላለሁ፣ እችላለሁ።